ሰላም ጤና ምችብችብ
አብሮ ይስጥልን። ትናንትና ኦርደር የነበረንን ነገ ይመጣል ብላችሁ ነበረ።
ተብለው ነበር።
አዎ እና እንትን ነበር የካባዶ ጂ ሰበን ማለት ነው ኦኬ ማን ነበረ ክሬተሩ ስም?
ፍሬል
ቆይ እስኪ አንዴ ሊሎች ዛሬ የወጣው ፕሮዳክት ጋር
እንትን ፈልገን ነበረ ሳምንት ሆነው እና ሰው የሚቀበልልን ሰው አሁን ወጥቷል እና እም፣
እዚህ ኦፊስ እናት ባንክ እንድታመጡልን ነበረ ካልወጣ ፕሮዳክት እዛ የሚቀበልልን ቆይ እስኪ አንዴ ሊሎት ፍሬ ህይወት ሽንኩርት ነው።
አዎ አዎ ይሄ ኦልሬዲ ወጥቷል። የካባዶ ነው የሚመጣለት። አዎ
ደርሰዋል አይ አሁን አልደረሱም። ግን የሱፌር ካባዶ ርክብ ትሰጡኛላችሁ
እ አሁን እንኳን አልችልም። ቆይ እስኪ አንዴ ወይ መልሼ ልደውልልዎት።
እሺ ወይ የማይመጣ ከሆነ ወይ ነገሩን ሳምንት ሆኖ ይመጣል እዛ ደርሰው መኪና ተበላሽቷል ተብሎ ነው ባለፈውም እንትን ያለ አዎ አዎ ልክ ነው። ባለፈው ተመልሶ ነበር። ዛሬ ግን ይመጣል። ይጠብቋቸው።
እሺ እሺ እሺ መልካም